ብሎታል hello ሶፊያት እንዴት ነህ?
እግዚአብሔር ይመስገን።
አለን። order ጨርሰህ ገብተሃል እንዴ?
order መኪና ተበላሽታብን እግር እያሰረን ነው። ቆይ የሁለት ሰው ይቀረናል።
ስለዚህ እኮ አሁን ገላን አንድ customer ደውሎልኝ ነበር። አቮካዶ
አዎ አዎ፣ መኮንን የሚለው ነው።
አዎ፣ በመኪና መልካሙ መልካሙ መልካሙ የሚለው አዎ።
ስለዚህ frame በጥሶ- ታደርሱለታላችሁ ዛሬ?
አዎ፣ frame frame በጥሶብን እኮ መንገድ ላይ ቆመናል። ባለሙያ ጠርፈን የቆምን ነው።
እኮ ግን ዛሬ ታደርሳላችሁ?
እስኪ ይምጣና ወይ ነገ ጠዋት እንወስድለታለን ብለናል። ነገ order ነው።
በቃ ስለዚህ እኔም ለነገ ስላልኩት ነገ አድርሱለት። እሺ ለነገ እሺ ብያዋለሁ።
እሺ፣ እሺ። frame በጥሶብን ቆመናል። ፈሪ ነው ያወጣን።
እሺ እሺ በቃ እሺ